ሄሎ ሄሎ ጤና ስጥልህ።
ጤና ይስጥልኝ።
ከሁዳ ቫይክ ማኑፋክቸሪ ነበር የምደውልልክ። አብዱረማን ነካ።
አዎ
እ፣ በጁኒየር አካውንታንትነት እ፣ ሚሊኒየም አዳራሽ ላይ ስልክህን አስቀምጠክ ነበር። ከዛ ወስደን ነው እና እንትን ዛሬ ዘጠኝ ሰዓት ትላለክ። እንዴት ሆና ነበረ? በጁኒየር
ዛሬ ዘጠኝ ሰዓት ወጥታ ነው የምትገኘው። ሩቅ ነው ያለው ድምፅ አዲስ አበባ
ነገ ጠዋት ሁለት ሰዓት
ሞክረው።
ትመጣለክ? ትመስላለክ? ትችላለክ?
እኔ እንጃ እርግጠኛ አይደለሁም።
እሺ ካልቻልክ ሁለት ሰዓት ላይ አራት ሰዓት ላይ ይቻላል።
እሺ እሺ አራት ሰዓት ላይ ትችላለክ።
አዎ ሞክራት መጣት ምንድን ነው እሱ?
በ junior accountant ነት ነበር apply ያረካው።
አዎ ምን ነበር ድርጅት ያልሽኝ? ብዙ ድርጅቶች ስለነበሩ እሺ ሁዳ vehicle manufacturing
okay okay እሺ አዎ አዎ፣ ወስጄ
እሺ
እሺ